hello ጤና ይስጥልኝ ጠብታ አምቡላንስ አሁን ደውዬ ነበረ እሺ
በቃ ይምጡና
እሺ አሁን ባለሙያ ይደውልላቸዋል ይደውላል እሺ እሺ አሁን ይነሳል አይደል ግን እንደማለት እ አሁን ይነሳል አይደል አዎ እስቲ አንድ የደወሉበትን ስልክ ይንገሩ
ዘጠኝ አስራ አንድ እሺ ሀያ አንድ እሺ ሰላሳ አንድ ስልሳ አምስት እሺ አመሰግናለሁ። አሁን አሁን ይመጣሉ። ክፍያችን 3750 ብር ነው። ግን አምቡላንሱ መጥቶ እናንተ ጋር ከ30 ደቂቃ በላይ ከቆየ የሰዓት ክፍያ 900 ብር አለው።
እሺ እኛ ጋር ምንም የሚቆዩበት ምክንያት የለም። እሺ አይቆይ።
እሺ እሺ፣ አመሰግናለሁ።
እሺ እሺ እሺ እሺ thank you
እሺ